hello ጤና ይስጥልን Best Bet
hello ጤና ይስጥልን Best Bet ሰላም ነው?
ሰላም ነው እንዴት ናችሁ?
አለን አለን እንዴት ነው ሰላም ነው?
ሰላም ነው አልሐምዱሊላህ እግዚአብሔር ይመስገን።
እሺ ምን ነበረ?
ትናንትና አስራ አንድ ሰዓት ከሀያ አራት ደቂቃ የሆነ ብርድ ቤት ውስጥ ብር ወስደው ወረኩትና እሺ
ከዛ ብሩ ከዚህ ወጥቷል። ወደ አካውንት ደግሞ አልገባም። ያየው አክቲቭ ተላረጋችሁም
አልገባልህም ብሩ ነው?
አዎ
እሺ ስልክ ቁጥር ንገር።
ያ የቤት ስልክ ቁጥር
አዎ ዜሮ ዘጠኝ
እሺ
ዘጠኝ ዜሮ ዘጠኝ ሰላሳ ዘጠኝ ሰላሳ ሰባት ሰላሳ ሰባት አርባ
አርባ
ሰባ አራት
መቼ ነው መቼ ነው?
የትናንትና አስራ አንድ ሰዓት ከሀያ አራት ደቂቃ
ስንት ብር ነው?
ሶስት መቶ ብር
በቃ ለሳንቲም እንልክልሃለን። ትንሽ ጠብቀን እሺ። ይገባል።
እሺ
hello hello አንዴ ቆይ፣ ስልክህን ትነግረኛለሽ?
ስልክ ሁሉ ነገር ላይ ቆይ ትነግረኛለህ። ቆይ አይ ሳንቲም ፔ እሺ፣ Best Bet
አ
ንገረኝ ስልክህን ዜሮ ዘጠኝ ያ
የቤት የቤት ቤት ቤት